ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልን። ዶንኪ ቲዩብ ነው።
እሺ፣ ስለ እንትን I mean ስልጠና I think አለ መሰለኝ ነገ የሚጀመር ዩቤ ጌሻ ስልጠና እየሰጠ ነው። ስሞትን ማን ልበል።
ተድላ ወንጌል እባላለሁ።
እሺ
ክፍያው ምን በስንት እንደሆነ ታውቁ ትላለህ?
እሺ በ credit hour 750 ብር ነው የምናስከፍለው። አጠቃላይ የምንሰጠው credit hour ደግሞ 20 ነው። ለዚህ የምናስከፍለው 15 ሺህ ማለት ነው።
okay በ credit hour 750 750 አጠቃላይ የምንሰጠው credit hour ደግሞ 20 ነው።
ሀያ ነው። okay ስለዚህ ነገ እዛው ከመክፈል ይቻላል።
መክፈል ይችላል። አዎ።
okay እሺ።